ሌላ
አቤት
ሌላ
አቤት ሰላም ነው ሰላም ጤና ይስጥልን ቴሌቪዥን
ይመስል
ምን ልርዳዎት?
እየተጫወትኩ ነበረ
ያው message ኡ ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ እ ሰባት ቁጥር ላይ ቋንቋ ይምረጡ ከእንግሊዝኛ ወደ አማርኛ አንድ ቁጥር ለመመዝገብ